ለሚነቁ እየቀበሩን ለሚስቁ የበታችሁንም ለሚንቁ ወዮላችን ሲነቃባችን ይለቀማሉ ገና ገና እንደስራቸው ፍልስፍናችን ሳይገባቸው ለሚመስሉ የገባቸው እየያዛችሁ አስጠምቋቸው ያበወጠበል ረጫጯቸው ክርስትና አባት ኦሆ እስኪሁናቸው መሳይ ተራማጅ የለውጥ አርበኛ ውስጥ ውስጡ ሌላ ቆዳውለኛ